አሎ
hello ጤና ይስጥልኝ።
አብሮ ይስጥልኝ።
ከቺፕ ነበር የምደውልልዎት።
እሺ
order አድርገው ያልመጣ item ነበሩ?
እ፣ አዎ
ምን ነበር?
ማንጎ፣ ሀበሻ ማንጎ።
እሺ ነገ ልንልክልዎት ስለሆነ location የት ነው ይመጣሉ?
location ሀያ ሁለት ኒው ጄኔሬሽን ዩኒቨርሲቲ።
okay ሀያ ሁለት የስ
እሺ እሺ፣ እናመሰግናለን። መልካም ምሽት።
ላንቺ። እሺ